ቤት ለሬት ነው የሚለርደው
ምን ብር አስገብቼ በሲቢ ብር ለመከመር ብሩ የለም። አየህ ላይ ይበል ምንድን ነው ዲፖዚት ስታደርግ የደረሰን ቴክስት ቴሌግራም ላይ ላክልን።
ምንም ቴክ- ቴክስት
አዎ ዲፖዚት ያ- ስታደርግ ያንን ቴ- የተቆረጠበት ቴክስት አለ አይደለ?
የምን ቴክስት እንዴ?
ከሲቢ የተላከልህ ማለት ነው በስልክ እኮ ነው እኮ ከ CBE ብር የተላከልህ እ text አለ አይደለ?
message አዎ message ኡ እሺ ልብስ እሱን message ቴሌግራም ላይ ከ CBE ብር ቁጥር ጋር የተላከልህ በራሴ ነው